Hello አቤት እሺ እሺ እሺ አሁን check አስደርጌሎት ነበር። sign up እያሉት ነው ይመስለኛል። እርስዎ
sign up ማለት
እ login ሲያደርጉት login ይበሉት እ እሺ login ብለው ሞክረውታል።
sign up sign in ማለት ነው።
አዎ
sign in okay አዎ login ወይም sign in ይበሉት እና እስቲ ድጋሜ check ያደርጉት። እምቢ ካሉት መልሰው ያሳውቁኝ።
እሺ እሺ አመሰግናለሁ በጣም እሺ እሺ፣ መልካም ቀን። እሺ